ጤና ይስጥልኝ። ስፖርት በኮም ልርዳዎት?
withdraw ማድረግ ፈልጌ በእናትሽ በካቻ አልሰራም ብሎኛል።
ካቻ እየሰራ አይደለም። ካቻ በምንድን ነው withdraw ማድረግ የምችለው?
በሌላው አማራጭ በሁሉም መጠቀም ይችላሉ። ከሱ ውጭ
ሄሎ ካሽ
አዎ፣ ሄሎ ካሽ እሺ፣ ካቻው አይሰራም።
ካቻው አዎ፣ ለጊዜው እየሰራ አይደለም።
ከእናንተ ነው ከእነሱ ነው?
አይ እ፣ ከእነሱ ነው። ይስተካከላል። ሲስተካከል እናሳውቆታለን። አዎ
እሺ።